የለም። ሰላም ጤና ይስጥልኝ ችብችብ hello ሰላም ትናንት order ነበረኝ ለዛሬ ማለት ነው።
እሺ ተጨማሪ አሁን አዝዤ ነበር። ምናልባት አንድ ላይ ማድረግ እችላለሁ?
ትላንትና ነው order ያደረጉት።
ትናንትና ለዛሬ አዎ ሽንኩርት አዝዤ ነበርና አሁን ደግሞ አቮካዶ አዘዝኩ።
አለመውጣቱን check ላድርገውና ካልወጣ ዛሬ ነገ አንድ ላይ እንዲመጣ ይደረጋል። ይንገሩኝ ስልክ ቁጥር።
እሺ ሽንኩርቱን ፈልገው ነበር ካልሆነ ወይ ያኛው አቮካዶ ለሰኞው እንዲሆን ይሆናል።
እስኪ ይንገሩኝ ቁጥር አንዴ የምን ቁጥር ነው?
ስልክ ቁጥሮትን።
አስራ አንድ ሀምሳ ሁለት እሺ ዜሮ ዜሮ ዜሮ ስምንት
okay። የትላንቱ ሽንኩርትና አቮካዶ ነው።
ሽንኩርት ነው የአቮካዶ የዛሬ ነው። አሁን ነው አቮካዶ።
እንትን ያልኩት።
okay ሽንኩርቱ ስለዚህ ቆይ እ ሽንኩርቱ ወጥቶልዎታል ዛሬ
አዎ okay። እና እንትን ማለት አይቻልም ያው ሹፌሩ ካልተንቀሳቀሰ።
የእስኪ ልስጦት check ያደርጋሉ ስልክ ቁጥሩ እሺ እሺ ዘጠኝ ሀምሳ አንድ
እሺ ሰማንያ ዘጠኝ እሺ አርባ ስምንት ሰማንያ እሺ አመሰግናለሁ።
ማቲያስ ይባላል check ያደርጉ